ሄሎ እንዴት አለሽ? ለሁለት ሰዓት እጄ በእውነት ከለከላችሁ ምን ነው?
ምን አሉኝ?
ለሁለት ሰዓት እጄ በእውነት ከለከላችሁ። ብዙ ትሰጣላችሁ።
ጠቅላላ ወዱ ስንት ነው?
ከአርባ አራት አንድ ነጥብ አራት አርባ አራት ህጉን አያሟላም። ለዛ ነው
እ ህጉን ስለማያሟላ ነው።
ምን ስንት መሆን አለበት ህጉ?
ተካፍሎ ከሰማንያ አንድ በላይ መምጣት አለበት።
አይደለ ከአንድ ነጥብ ስንት በላይ መሆን አለበት?
እሱን አይደለም ተካፍሎ ከሰማንያ አንድ በላይ መምጣት አለበት።
እና እንዴት አልመጣም? መጥቷል እኮ እዩ እስኪ።
አርባ አራት እኮ ነው ጠቅላላ ወዱ ራሱ።
ጠቅላላ አውዱን አይደለም ጠቅላላ አውዱን አላየሁም እኔ። እንትኑን ነው እያንዳንዱ አውድ አለ ቻለ ለመቆርጥበት ጠቅላላ ወዱን ይንገሩኝ።
ጠቅላላ አውዱን ቆይ አየር ላይ ከጠብቂኝ ከሰራ ነው እሱን ካልዘጋ
ሁለት የወጣቦትንና ጠቅላላ ወዱን ይዘው መልሰው ይደውሉ።
ይሄ